የሚዘፍረው?
አብረው ስትልን ኤፍሬም ነኝ ከአርባ ምንጭ።
እሺ ኤፍሬም
ሰላም ነው ሰላም ነው?
አለን። አንድ ነገር ልጠይቃችሁ ነበር።
እሺ
የኳሱ አሁን minimum ወደ ሀያ ብር ነው መሰለኝ
እ
እም- መነሻው ሀያ ብር ሆኗል መሰለኝ የኳሱ አሁን ለማስያዝ
እ ለማስያዝ ነው?
ያው የኳሱ አዎ
ሀያ ብር ነው መነሻው።
አዎ።
እሱን አስር ማድረግ ትችላላችሁ?
አይ እንደዛ ማድረግ አንችልም።
እም፣ አኮ እሷን የሆነ አንድ ሴት ላይ ገና ጀማሪ ስለሆነ
አዎ እሱ መቀየር አይችልም።
በቃ እሱን ለመጠየቅ ነበር።
እሺ
እሺ።